ደሳ ቀጸሞ ለሚካኤል አመይን ቀጸሞ ለሚካኤል ከመይንፋ ቀርነ አርገ እግዚእነ ወተለ አለ ፈጣሪነ ጎዳና አለው ቀርነ ላይ ከመይንፋ ህቀርነ ማለቱ ነው ልዩነቱ።